ጤና ይስጥልኝ። የኢትዮጵያ የደንኝ እባክዎ ምን
ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
ሜታ እንትን ቢራ ሰጥ ከልክለውኝ ነው።
እሺ የ- አብዶ ሳይሰጡት አልፎ ነው።
አዎ ትናንትና ተሰጠኛለህ፣ አሁንም እያየ ተሰጠኛለህ። ምክንያቱ ደግሞ ጊዮርጊስ ጊዮርጊስ ለምን አታወርድም ጊዮርጊስ አታወርድም ወይ በሚለው ማለት ነው።
ለምን አያወርድም ብሎ
ለምን ጊዮርጊስ አላወረክም ብሎ ጊዮርጊስ ሜታ ነው የማወርደው ጊዮርጊስ አላወርድም ስለው ጊዮርጊስ ሁለት ትናንትና ጥሎኝ ሄደ፣ ዛሬ ጥሎኝ ሄደ ሜታ።
እሺ ደንበኛችን ቅሬታውን አስመዝግበው ነበር ከዚህ በፊት እኛ ጋር ወይስ?
አይ አሁን ነው ስለሜታ ዛሬ ነው ያወራሁት።
እሺ የ BGI መለያ ቁጥር ወይ ደግሞ TIN number ይንገሩኝና ቅሬታውን ልመዝግብሎት።
አሁን እሱ ደግሞ ርቆታ ነው ያለ በእናትህ ጤማ TIN number ንገርሽ አይደል?
አዎ TIN number የእርስዎን ይንገሩት።
ሁለት ዜሮ ሁለት ዜሮ
አስራ ሁለት አስራ ሁለት ሀምሳ አምስት ሀምሳ አምስት አርባ ሶስት አርባ አራት አርባ ሶስት አርባ አራት እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ
እሺ እየፈለግኩሎት ነው መስመር ላይ ጠብቁኝ እሺ እንትኑን ልንገርሽ አለኝ እንደውም እሺ የኩባይ የመግነት የሚለውን እሺ ደንበኛ ቁጥርን እሺ እ-